ትፈቅድሽ ትምህርት ቤት
ሰላም ነው ማ እግዚአብሔር ይመስገን። እንዴት ነህ?
ጀምርሽ ወይ ስዊስ ነዋ አለሁልህ ይመስገን ነው።
ቁርስ የሚገርም ነው መሰለኝ በላሽ ድምፅሽ በጣም ነው የሚያምረው እ?
አንድ ጥያቄ ልጠይቅሽ ነበር እሺ ይቻላል።
እንትን ትኬት ቆርጠሽ ማለት ነው እሺ እሺ ጨዋታ ተሰርዞብሽ ማለት ነው እሺ።
ለአንድ ብትበይ ነው ተሰርዞብሽ ነው ወይስ ፖስትፖንድ ሆኖብሽ?
postponed ማለት ነው በቃ ተሰረዘ አይደል የሚባለው ተሰረዘ ማለት suspend እስከነ ጭራሹ ውጤት አይኖረውም ለማለት ነው።
እኮ ተይ በቃ በ postponed እንደሆነ አይካሄድም እሺ እሺ።
እዛ ለአንድ ብትበይስ
ለአንድ ብትበይ አለው ይኖረዋል፣ refund ይኖረዋል።
በእውነት ይኖረዋል አዎ ግን total odd ኡ ግዴታ ከሀያ በላይ መሆን አለበት።
lost ስላደረገው ለ total odd ኡ አለ አይደለም አዎ ከሀያ በላይ ሆኖ lost ላደረግከውም ስታካፍለው ድጋሚ ከሀያ በላይ መምጣት አለበት። ከሀያ በታች የሚመጣ ከሆነ refund አይኖረውም። እሺ
እኔ አሁን ይሄ ስንት እንደተሰረዘብኝ ታውቂያለሽ እሺ
so የሙኒክ የባየር ሙኒክ ጨዋታ እሺ።
ከዛ ደግሞ የ እንትን ጨዋታ የምን ነበረ
okay እነሱ ተሰርዞ ሳይሆን እኮ postponed ሆነው ነው። postponed ማለት ተተላልፈው ነው።
ስለዚህ ስለዚህ ከሀያ አራት ሰዓት በኋላ የ- የእነሱ ውጤት ተቀንሶ ይገባልሃል።
እኮ የእነሱ ውጤት ይቀነስና ለአንድ ብበላ ቦነስ ካለኝም ይሰጠኛል።
አዎ አዎ ካለክ ካለክ ይገባልሃል።
በቃ እሺ እናት፣ እሺ ይሄ ብቻ አባቴ።
መረዳት።
እሺ ስለደወልክ እናመሰግናለን። መልካም ቀን።
መልካም ቀን ላንቺም።
እሺ አሜን።
እሺ።